ጤና ይስጥልኝ።
አብሮኝ
ሰላም እባላለሁ ከ ArifPay ነው የምደውለው። ይቅርታ አሁን እሺ።
አቶ ናሆም ግርማ ነዎት?
ከየት ነው?
ከ ArifPay Financial Technologies ነው የምደውለው።
እም፣ እሺ፣ እሺ።
ጤና ይስጥልኝ። የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የ ArifPay ሶስት ዜሮ ዝግጅት ላይ እርሱን ለመጋበዝ ነው። ዝግጅቱ ArifPay በሚሰጣቸው አገልግሎቶች ላይ የጀመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
መች መች?
ታህሳስ ሶስት ወይም December አስራ ሁለት
እሺ፣ በኢትዮጵያ ብሔራዊ ቲያትር ማለት ነው።
እም፣ እሺ።
ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቾታል።
እም፣ ተከሰት ነው እንጂ የለ።
ታህሳስ ሶስት
እም፣ እሺ፣ እሺ። ይመጣሉ፣ ችግር የለም።
እሺ፣ እንደዛ ከሆነ text ይላክልዎታል። እዛ text ላይ link አለ። እዛ ላይ ገብተው reserve ማድረግ ይችላሉ ቦታዎትን።
እም፣ እሺ፣ እሺ፣
ጀትን ስላዳመጡ እናመሰግናለን። መልካም ቀን።
እሺ። ወንበር